ጤና ይስጥልኝ BGI ኢትዮጵያ። ሰላም ነኝ። እባክዎ ምን ልርዳው?
ኪሩቤል ነኝ ከቢጃ ይነት እሺ፣ ሰላም ኪሩቤል።
ሰላም አስራ ሶስት ሀያ ሶስት ትኬት ነበር አ
ስልኩ ማይ- ስልካቸው ማይሰራም አካባቢውን ማወቅ እ, ትንሽ ተቸገርን እና አስራ ሶስት ሀያ ሶስት ነው ያልኩት።
አስራ ሶስት ሀያ ሶስት check ላድርገው የማን እንደሆነ check ላድርገው። አንዴ ትኬቱ እባክሽ እሺ ማለት እንትና የ- የ- ሮዳስ ነው የሚለው እንትኑ ሮዳስ እ፣ ሮዳስ ሙዝ ነው የሚለው
ኦኬ። በቢጃይ ነምበር ቢጃይ አይዲዮ አላገኛችሁትም ነው?
አ፣ ማለት በአድራሻው ላይ አድራሻው ማግኘት አልቻልንም። አድራሻ የለውም ነው ቪጃይትና ስፔስ ማለት ስፒኪራ የለውም እና ኦኬ፣ በኮዱ ቢጃይ መደብን- ኮዱ ላይ ማለት ነው።
አ፣ ስልኩም እ፣ ይህን ስልክ ስንጠቀምም ማግኘት አልቻልንም። አሰራር ነው ስልክ ሁለት ስልክ ካገኘን ስልክ አይሰራም እና በዚህ ይሄ ራሱ የተጻፈው ስልክ ከእናንተ የተጻፈው ስልክ ራሱ አ።
አገልግሎት ላይ ያልዋለ ምናምን ነገር ነው የሚለው እና ምናልባት በዚህ ደውለው ነው ወይስ በሌላ ስልክ ተደርጎ እንደሆነ ምናልባት okay፣ እሺ። ድጋሜ ደውዬ እሷ ጋር ልደውልላት እና check አድርጌ መልሼ ልንገር እሺ ይችላል እሺ